hello
አቤት ሰላም ጤና ይስጥልን።
አብሮ ይስጥልን።
ለምን ልርዳዎት?
ይህ እንትኑ አጠቃቀሙ አልገባኝም። በል
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውላሉ። መጀመሪያ
እ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። መጀመሪያ ለማቆም ለማቆም ነው የፈለኩት።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር
እሺ